ሄሎ ሰላም ነኝ።
ሄሎ ሰላም።
አቤት
እንትን ተቃራኒ ኦርደር ይዤ ነበር እና እንድታስወጪልኝ ተቃራኒ ኦርደር ይዤ ነበር እና እንድታስወጪልኝ ነው።
ቆይ እሺ አንዴ ጋር ወይኔ ኮኔክሽን እሺ ንገረኝ order ነበርክን
አንዴ ቆይ ልንገርሽ።
እ hello
ሀምሳ ስድስት hello።
ሀያ ስምንት እና ሀምሳ ስድስት አርባ ስድስት ቆይ ሀምሳ ስድስት ድምጽ በጣም ርቋል አባ እሺ። ሀምሳ ስድስት ሀያ ስምንት ሀምሳ ስድስት ሀያ ስምንት እና እና ሀምሳ ስድስት ደግሞ አርባ ሀምሳ ስድስት አርባ ስድስት
ሀምሳ ስድስት አርባ ስድስት አ
ቆይ እሺ አንድ አትጋው የአስራ ስንት ነው ያልከኝ ሀምሳ ስድስት ሀምሳ ስድስት አርባ ስድስት
ስድስት እና አንደኛውስ ሀያ ስምንት
እሺ ጥሩ ነው እንጂ። የትኛውን ነው እየሰራ ያለኸው አንተ?
እኔ የእንትኑን የበርገር ቤዙን ነው እየሰራ ያለኝ።
እሺ ቆይ አንዴ። ምንድን ነው? hello ቶላ አቤት
ወቶልሃል? እሺ የዶሲ በርገሩ ነው አይደል የሚወጣልን?
አ በቃ ወቶልሃል።
እሺ አመሰግናለሁ።
እሺ አባ